ጋቢና ቪኦኤ
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
Ladies and gentlemen. Ladies and gentlemen. Ladies and gentlemen.
Africa's livest DJ, DJ Fatsy on the one and two. One love is good music.
ጤና ይስጥልኝ፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ስቱዲዮ አራት ከ Voice of America ወይም ከአሜሪካን ድምፅ በቀጥታ የሚተላለፈው የጋቢና የአርቡ አርብ የቀን ጠዴ ብለነዋል። ጋቢና Friday ጋቢና music ፕሮግራማችን ተጀመረ። አድማጮች የማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ ፕሮግራሜን ጀምር ያለው የዛሬው ፕሮግራማችን ሙሉ ሬጌ ነው የምናደምጠው እስከ መጨረሻው ድረስ። የተለያዩ ሬጌ ሙዚቃዎች፣ የአማርኛ ሬጌ ሙዚቃዎች ተዘጋግተዋል። የመጀመሪያ ርቅ የመረጥኩላችሁ አንተነህ ምናሉ ይባላል። አዲስ ሙዚቀኛ ነው። አዲስ ነጠላ ዜማ ለቋል። ከዚህ በፊት የምታውቁትን አንለይ አንለይ የሚለውን በሬጌ ሰርተውታል። እስቲ እሱ ልጋብዛችሁ እናመለሳለሁ። አብራችሁን ቆዩ። ቪኦኤ አማሃሪክ ላይ አስተያየቶቻችሁን ስጡኝ።
ከቤታችን በላይ ሲዳም እንዳምን ልያንችን እኔም ሰማይ መሬት በጨለማ አይገባም አጥሩ በቀን ይገናኛል ሰው ከጥና ፍቅሩ ቤትሽ ጎረቤቴ ከቤታችን በላይ ሲዳም እንዳምን ልያንችን እኔም ሰማይ መሬት በጨለማ አይገባም አጥሩ በቀን ይገናኛል ሰው ከትና ፍቅሩ መቼስ ይመስለኛል ክፉ ደግ የለየን ተስፋ ብኢዝ እንዳቶኝ ብለሽ ተለያየን አንለይ አንለይ አንለይ ስልሽ የተለየለት ምን አለ ሆድሽ ምን አለ ሆድሽ ምን አለ ሆድሽ ምን አለ ሆድሽ ምን አለ ሆድሽ አሁን የታደረት ውድ አገኘ አይሻለው አልተለያየም ለቀኑም ቀናለው ካቡ የተናደረት ጉድ አገኝሽ አልተለያየም ለቀኑም ቀናለው
ይህ የምታደምጡት ከጋቢና ቪኦኤ ፕሮግራም ነው። ጃሉድ ነኝ ከዲጄ ፋቱ ጋር አመሰግናለሁ።
የማስባት የምታስበኝ የምወዳት የምትወደኝ ቢሻኝ ሮጬባት ቧርጬባት ቢሻን ከኢሸት ከማወጣት ከመስከረምን እስከ መስከረም በተፈጥሮ የምታስገርም ልክ የሰማይ መቀነት ሆና የምትታይ ቀስተ ደመና አለኝ ሀገራለን አለኝ ወገናለን ደስታዬ የሚያስደስታት የኔ ነገር የማይሆንላት የማልጠግባት የማትጠግበኝ ፍቅር አልፏት አው አለች ልክ እንደኔ አምላክ አደራ የምትታይ የምታኮራ ልክ የሰማይ መቀነት ሆና የምትታይ ቀስተ ደመና አው አለኝ ወገናለን አው አለኝ ሀገራለን አለኝ ወገናለን አለኝ ሀገራለን ለቅሶን ለቅሶ ፍቅር ለቅሶ ለቅሶን ለቅሶ ካባ ለቅሶ አዎ ለቅሶን ለቅሶ ፍቅር ለቅሶ በጣም ለቅሶን ለቅሶ ውይ ካባ ለቅሶ የማስባት የምታስባኝ የሚወዳት የምትወደኝ ዲሻን ሮጬባት ቧርጬባት ዲሻን ከኢሸት ከማውጣት ከመስከረምን እስከ መስከረም በተፈጥሮ የምታስገርም ልክ የሰማይ መቀነት ሆና የምትታይ ቀስተ ደመና አለኝ ወገናለን አለኝ ሀገራለን አለኝ ወገናለን አለኝ ሀገራለን
ዣሉድና ያደመጣችሁት ወገን አለኝ ፕሮግራማችን ጋቢና ቪኦኤ ነው። ዛሬ አርብ ነው፣ ሙዚቃ ነው የምናደምጠው። ዲጄ ፓትሱ ነኝ። ዛሬ የተለያዩ የአማርኛ ሬጌ ሙዚቃዎች ነው መጋብዛችሁ። በማስከተል ደግሞ ጆኒ ራጋን እማ ይሰኛል። ለእናቱ የዘፈነ ሙዚቃ ነው።
Mama, mama, mama, yeah, mama. Oh, mama, mama, oh, mama, mama.
ይቅርታላለው ላጠፋው ሳላው ይቅርታላለው በልጅነት እድሜ እኔ ባንቺ ያለው እኔ ባንቺ ያለው አመሰግናለሁ ላረግሽልኝ ሁሉ አመሰግናለሁ እማያልቀው ውለታሽ ከፍዬ ማልጨርሰው Oh, swimming in my oh, my. Rising to fuck you, can't get some back and I. oh, my. The diva let us go in or in a better man. Swimming in my oh, my. The mom and belly did some net to shame it now. oh, my. You can't tell us this, I've been swimming by. በሉሳት ሲንቀለቀላለ ትንሽ ከመክረም ድኑ የቸኮሌ መስላል ቤቱ ሊያጨልም ፍሙ ውስጥ ጋበኑ የክረምቱ ብርድ የበጋው ፀሐይ ማማላቆም ችሉም ፍቅር ሰተሽን ተደስተን ሰላሙን ሰፍኑ ኑሬ ኑሮ አይሆንም ያላንቺ ለዚህ ባልደረስኩኝ ዘንድሮ ያንቺ ውለታማማ ብዙ ነው ትንግድ ሽኳ አልቅም ተነግሮ ሳይኖረሽ እንዳለች ሆነሽ ጥረሽ ግረሽ ተቸግረሽ ህመምሽን ከኔ ደብቀሽ ስቃይሽን በውስጥሽ ጥለሽ መቼም ላትሆኝ ለራስሽ ራስሽን ለእኔ ሰውተሽ የቤተሰብ ምሰሶ እናቶይ ዛሬ ስማማ እንዴት ነሽ? ራስሽን ከፍ አድርጊው ከአንገትሽም በላይ ቀና ለዚህ ባልደረስኩኝ ኖሬ ነበር መና Tamamen belirtirsin ne düşün mitna Yalançıma olma Yeterli pelotlu şafetlesin vinba ማከለብናለው ከአንቺ በመራቄ ከልብያዝናለው ውስጤ ባዘን ሞቶ ሆዴን ባርባራለው ሆዴን ባርባራለው እኔ ወድሻለው የማያልቀው ፍቅርሽ እኔ ወድሻለው ትናንት ዛሬ ነገም እኮራብሻለው
Y'all, this is a DJ Factual exclusive.
Party's going on.
Fact, Factual.
Thank God it's Friday.
them love life off a bad mind. You must get a bad every day and the night. Everywhere I go, Babylon talk about me. Everything I do, Babylon wanna see. I pack by them love life off a bad mind. You must get a bad every day and the night. Too much at you, at you, at you, too much at you. Too much at you, at you, at you. Too much at you, at you, at you, too much at you. Too much what you what you what you. Check this. The savage man, the Kuslan, the Bala. There's no matter man, not the word and it. It's a bad girl, told the hard girl. Type it in, it's all good and bad. Certo in la world, I got it going. Tolo, tolo, man, tell who I know this. And then I got it, oh, you know, man. You will get a man, time on and interest. There's no worry, worry, worry.
የስ አርብ ነው። ብዙ ወሬ አያስፈልግም። ዘና ዘና ፈታ ፈታ ፈታ ዲጄ ፋትሱ on the ones and two የምታደምጡት ጋቢና ቪኦኤን ነው። ዛሬ ሬጌ reggae vibes ነው። ባዶ ነበር ባዶ ነበር ባዶ ነበር ባዶ ነበር is the next song ሃይሌ ሩት on VOA ጋቢና VOA ዲጄ ፋት
ልዩ ቤት እኔ ብንሰራ ወርቅ አልማዝ ጥሪት ባፈራ ፍቅርሽ ግን ባይኖረኝ ኑሮ ምን ይሆን ነበር እኔ ኑሮ በድንገት በውዝ ያልመጣሽ ወይ ሀብቴ ገንዘብ ያልገዛሽ ስስልም ስታደር ከላይ ባዶ ሞላ በፍቅሬን ሲሳይ ባዶ ነበር ባዶ ነበር ይህ ህይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ህይወቴ ትርጉም ያጣ ፍቅር የለው ሰውነቴ ባዶ ነበር ባዶ ነበር ይህ ህይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ህይወቴ ትርጉም ያጣ ፍቅር የለው ሰውነቴ ተረሷል ብቸኝነቴ አግኝቼ አንቺን በህይወቴ ጎዶሎ ሞላ የልቤ ባንቺ ነው ደስ ስሜት አንሳቤ ፍቅርሽ ነው ለእኔ ማስረጃ ባዶውን ልቤን መካሻ ከእንግዲህ ላልሆን ብቸኛ ሆንሽኝ አንቺ ፍቱን ዳኛ ባዶ ነበር ባዶ ነበር ይህ ህይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ህይወቴ ትርጉም ያጣ ፍቅር የለው ሰውነቴ ባዶ ነበር ባዶ ነበር ይህ ህይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ህይወቴ ትርጉም ያጣ ፍቅር የለው ሰውነቴ እስክትሞዩ መና ነበር ውስጤ ፍቅራቶ ዛሬ ዳነብኝ በቃ ልድራንቺን አግኝቶ ቁስ ቢከበኝን ቢተራርፈኝ ቤት ሞልቶ ባሸበርቅ ሰው ቢያደምቀው መድመቄን አይቶ ማን ሆና የሆነ እንደኔ ድለኛ እፎይታ ልቧ አግኝቶ ሞልቶለት የተኛ ሐዘንን ጎብልሹን በፍቅሩ የረታ ይበል አብሮኝ ሞልቶልኛል የኔን በደስታ መና ነበር ውስጤ ፍቅራቶ ዛሬ ዳነብኝ በቃ ልድራንቺን አግኝቶ ውስጥ ቢከበኝን ቢተራርፈኝ ቤት ሞልቶ ባሸበርቅ ሰው ቢያደምቀው መድመቄን አይቶ ባዶ ነበር ባዶ ነበር ፍቅራቶ ዛሬ ባዶ ነበር ባዶ ነበር አግኝቶ ውስጥ ባዶ ነበር ባዶ ነበር ቤት ሞልቶ ባሸ ባዶ ነበር ባዶ መድመቄን አይቶ ማን ባዶ ነበር ባዶ ነበር ለኛ እፎይ ባዶ ነበር ባዶ ነበር የተኛ ሐዘን ባዶ ነበር ባዶ ነበር የረታ ይበል ባዶ ነበር ባዶ ነበር በደስታ
On with DJ Fats.
አንዱን ለወዳጅ እስቲ አንዱን ለመንገዴ ናና ዘመዴ ነይኔ ዘመዴ አንዱን ለወዳጅ እስቲ አንዱን ለመንገዴ
Bokum Africa, he's a metal at his asa. And the Casawa, yes, I'm the boom. Hedo, Hedo, Hedo. Bokum Africa, he's a metal at his asa. And the Casar, yes, I'm the boom. Hedo, Hedo, Hedo. በስጋት ከሆነ ተይዞ ስራት አዋቂው ሸሽቶ ራብ ነግሶ ርዛት በምድሯ ሊቆይ ማንስ ይደፍራል? ታንኳ ላይ ወጥቶ ወንዝ ይሻገራል። አልተገሰማ ባህር ገብቶ ሄዶ ሄዶ ሄዶ ሄዶ from Africa. He's all over that is asa. I'm the Casawa, Pietro, I'm the Po. Hedo, Hedo, Hedo. Kuhabi Gama, Africa, Merkaba. I bet me it's a magic, Hassam, the Makaba. ይሰምጣል እንጂ ከባህር አብሮ ተሳፊውን ሀሳብ አይሰጥ ጆሮ አምለከ ሰማ ቤቷ ሄዶ ሄዶ ሄዶ ኮኩም አፍሪካ ይዞ የመጣን አዲስ ሀሳብ አለከ ሰማ ቤቷ ለቆ ሄዶ ሄዶ ሄዶ Kokum Africa, he's over at his asa. And the Kesar gets one at two, can do, can do, can do. Yonji kare, bete nure, wato kare, gudo, gudo. Boy, gudo, boy, gudo. Kokum Africa, so what the hedo. Kokum Africa, Kokuma, Kokuma. Kokum Africa, what Sasha Kerechu. Kokum Africa, Yan and Yeso Jaka. Kokum Africa, Bad one the Would you be it? But you Korkum Africa, Topuso, Topuso. Korkum Africa, Saimata Krisito. Korkum Africa, Korkuma, Korkuma. Korkum Africa, Bahir Chamaraju. Korkum Africa, Lesa Harurasa. Korkum Africa, Wota Makedaju. Wotundi Hit, Bajwatrika. Korkum Africa. Hakuna pombe, amani kwa nini? Hakuna pombe, amani kwa nini? Sky, I sky, I sky, I sky. Küngeblieben gab es Schleim. የኖረ ባዳ መሆን ሲሳይ ከእንግዲህ ይብቃ በፍቅርሽ ላይ አሲሮ ቢደርቁብን ሲታይ ሲታይ ሲታይ ሲታይ እንግዲህ ይብቃ በፍቅርሽ ላይ Sky, I sky,
ከወርኩም አፍሪካ በቴዲ አፍሮ ነበር ያስደመጥኳችሁ። ዲጄ ፋቱ ነበርኩኝ። እንግዲህ ሰዓቱ አለቀ። አልበቃ ብሎናል። አልበቃ በተለይ አሪፍ አሪፍ ሙዚቃ ስንሰማ እምቢ ብሎናል። የመጨረሻ ሙዚቃ አድርጌ የመረጥኩላችሁ እዮብ መኮንን ነው ነቅቻለሁ የተሰኘውን በጣም የሚወደደው ሙዚቃውን የመረጥኩላችሁ። እንግዲህ ስላደመጣችሁኝ ስለሰጣችሁኝ አስተያየት በጣም አድርጌ አመሰግናለሁ። መልካም ቅዳሜና እሑድ እየተመኘውላችሁ በነቅቻለሁ ሰናበታለሁ።
What you say, Rasta? You know where you coming? Huh?
Yeah, man. Yeah, man. Rasta music.
You only Rasta music in Addis Ababa.
Yeah, man.
Come DJ straight Fat.
from Shashamane, you know.
ምን ልትሆንላችሁ ነግቻለሁ። Life, feel every life.